ሊሜትሪክ
ሌላ አቤት፣ ሰላም ነው?
እግዚአብሔር ይመስገን።
ሙሉ ሰው ነኝ ከምዕራብ አባያ።
ማ ሙሉ ሰው ከየት ነው?
ከምዕራብ አባያ።
ምዕራብ አባ።
አ እሺ
password ጠፍቶብኝ ነበርና reset እንዲደረግ ነው።
እሺ የት shop ነው? የት shop እንደሆነና shop name ኡን ጻፍልን ቴሌግራም ላይና reset አድርገን እንልክልሃለን።
እሺ፣ እሺ በየትኛው በቴል ሌላ ሌላ Best Bet support team በሚለው support team እሺ አዎ እሺ